ጤና ይስጥልኝ። ጉዳ አልማዝ እባላለሁ።
ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን እንትን ማግኘት ይቻላል እንዲህ ለእነዚህ የውሃ ፋብሪካዎችን ስልክ ለማግኘት ቶፕ ጎልደን፣ አኳና አርኪ
ምን አለ? ይቅርታ የውሃ company ዎች አሉ አይደለ? ውሃ የእነሱን ስልካቸውን ማግኘት ይቻላል። ለእነዚህ ቶፕ ጎልደን፣ አኳ አርኪ ምናምን የሚባሉ አይ የውሃ
አይ ማግኘት አይ- እ፣ የእኛ ጉዳዩን ይባላል ስራና ሰራተኛን የሚያገናኝ የሞባይል መተግበሪያ ነው።
ነው።
አ
እሺ እናት እሺ አመሰግናለሁ። እሺ አሜን።